ሄሎ
አሎ ሰላም ጤና ይስጥልን Best Bet
አዎ ይስጥልን ሰላም ነው አለን ምን ልርዳ
የቅድሙን ትኬት እዪልኝ እስኪ አስራ አንድ ሀያ ሰላሳ ስምንት ዜሮ ዘጠኝ
አስራ አንድ ሀያ
ሰላሳ ስምንት ዜሮ ዘጠኝ
እሺ
እሺ
እሺ win ነው ይሄ
የተበላ ትኬት ነው አዎ
አስራ አምስት ሺህ አስር ሰማንያ አንድ ሳንቲም አዎ
ሁሉን ትኬት ያሳይ- ያሳይሻል ያለፈውን ጨዋታውን በቃ ሁሉም ጨዋታ ስላለፈ ነው አዎ win የሆነው ሁሉም ጨዋታ አልፎላል ሲ- እዚህ ጋር እኮ ሳየው ሲቪያ ስፖርት ዜና ሲሰማ እኮ አንድ ለዜሮ ያለቀ መስሎኝ እኮ ነው ማን ከማን ሲቪያ ሲቪያ ስፔን ላሊጋ ሲቪያ
እም፣ እስቲ ቆይ እስቲ check አድርግ
እሺ check እዚህ ጋር ግን ምን ኬት ነው የቆረጥከው
Best Bet
ካ shop ላይ
አ፣ አልገባኝም ማለት normal ነው ሱቅ ላይ ሄደን የቆረጥከው ትኬት ነው እኮ እዛ ሄድክ?
አዎ ሄጄ ነው የቆረጥኩት ምን አሉክ አይ አሁን ሄደህ ካልወይ አ፣ no no አሁንም አልሄድኩም ገና ነው ያው check ላድርግ ብዬ ነው ሄጄ የተ- ሰው በጣም ስለሚበዛ የተበላው ነው የሚያስተናግዱና ቸክ አድርጋችሁ ነው እያሉ
እሺ የትኛው ሲቢያን ያልከኝ
አ፣ ስፔን ላሊጋ ታጥፋን ባለች
ማን ከማን ማን ከማን ነው የሚለው
ሲቪያ በማዮርካ ማዮርካ በማ- በማዮርካ ሜዳ ነው
ማለሩካ ከሲቪያ
ያ እዚህ ላይ ይደውላል እ፣ ቆይ እስቲ መልሼ ልደውልልሽ አንዴ ጠብቀኝ
እሺ እጠብቅሻለሁ እልሃለሁ መልሼ
እሺ